ጤና ይስጥልኝ። ሁሉ ስፖርት ምን ልርዳዎት።
ቅዳሜ ምሳ ነበረኝ አልገባልኝም። ብር ፎቶ screenshot ላክ አላችሁኝ። ቴሌግራም ላይ ላኩ። ዛሬ አራት ቀኑ ነው።
እሺ ማን ልበል? የቴሌግራም ስሞትን
ሙሴ
ሙሴ
አዎ፣
ሙሴ ነው ያሉኝ።
አዎ።
ዜሮ ዘጠኝ አስር ቤት ነው ስልኮት።
አዎ
ትኬት አይዲ ነው የላኩልን።
እኮ እኔ ኢትዮጵያውን ስክሪንሻት አድርገህ ላክልኝ አላችሁኝ። ላኩኝ። ዛሬ አራት ቀኑ ነው።
እኮ ምን እንደሆነ እንትኑ አልጠቀሱልንም። እዛ ላይ ምንድን ነው ችግሩ?
ዊን ነበረ ብሮ አልባም
አሃ፣ ዊን ሆኖ ይሄ ሁሉ ሁሉ
ሁሉም ዘጠኝ ትኬት ነው። አንድ የአንዱ ብቻ ገባ፣ ስምንቱ አልገባም።
የትኛውን የገባው ታዲያ? ዘጠኝ እኔ ምን አውቃለሁ። ከስምንት ከዘጠኙ አንዱ ብቻ ገባ፣ ሌላው አልገባም እስካሁን።
እሺ
በቃ እሺ፣
እ፣ እንዲታይለት አደርጋለሁ። እሺ
ዛሬ እኮ ለአስረኛ ጊዜ ይሆናል እኮ እንዲህ ስትሉኝ።
አሃ፣ ደውለው check አድርገው ነበረ።
ይሄ በቃ ደውላለሁ እ፣ እንትን ላይ ያዩታል ምናምን ነው እ
ምን አሉኝ?
ዛሬ ስ- በቃ ብዙ ጊዜ ነው የደወልኩት። በቃ አንድ ብቻ ነው የምትሉኝ፣ ሌላ ነገር እንትን እያላችሁ እኮ አይደለም።
እሺ ዛሬን check አ- እና ላስደርግልህና ድጋሚ ወደ ከሰዓት ደውለህ check አድርግ። እሺ እንዳይረሳ ነገን አጥብቅ።
አራት ቀን ሆነው እኮ እንዲህ እያላችሁ።
ካልተስተካከለ ማለት ነው።
እሺ በቃ ይቻላል።